ጤና ይስጥልኝ ቤተሰቦች አዲስ ነኝ።
ላኩልሽ በቴሌግራም
hello ወይ አይሰማም።
ሰላም ሰላም ነው።
ሰላም እንትን ስድስት ሺህ ብር deposit አድርግቼ አልገባልኝም።
ምን አልከኝ ወንድሜ?
ስድስት ሺህ ብር deposit ያደረኩኝ እሺ አልገባልኝም።
እሺ deposit ስታደርግ የተላከልህን message ትልክልናለህ?
ላኩልሽ ቴሌግራማችሁ ላይ ልኬያለሁ። አሁን ቴሌግራም ላይ ልከዋል።
ልኬያለሁ።
በቃ ችግር የለውም check እናደርገዋለን። እሺ ስንት ብር ነው?
ስድስት ሺህ ብር
hello አዎ፣ ስድስት ሺህ ብር ስድስት ሺህ አዎ።
በቃ እሺ ችግር የለውም እናያለን።
እሺ።
እሺ መልካም ቀን። እሺ